ጤና ሰላም ነው።
እግዚአብሔር ይመስገን። ምን ነበር?
ደህና እንትን ነበረ። ይሄ አዲስ ቅርብ ጊዜ ነው የከፈትኩት የኳስ betting ከእናንተ ጋር
የት የት አካባቢ?
ጂንካ አካባቢ።
እሺ እሺ
ያው ክፍያ ምናምን ነገር ሲኖር ትልኩልኛላችሁ በሚለው በ Fast Bet help እንትን ላይ አ
ልክ የነበረ የተወሰነ ቲኬት እና ቦነሶች ምናምን ሲኖሩ ደግሞ እዚህ ታች ደምሮ አያሳይም። ታውቃለህ?
ደምሮ ያሳየም አ ታች ነው የቦነስ የሚያሳይ ነው።
አ የቦነስ ክፍያ ከፍለ ካሸር ውስጥ ካሸር የካሸር አካውንት ውስጥ ገብቶች የታርጎች
ካሸር አካውንት ካሸር ስቴት ነው አካውንት የምገባው።
ሂስትሪ ውስጥ
ሂስትሪ ታገኛለሁ ላገኝ አልቻልኩም።
አለ ይቅርታ ስፖርት ኩፖን የሚል አለ። ወይም ኤኒ ዴስክ ላክልኝና አሳያለሁ።
እ እዚህ እስክልላክለ ኤኒ ዴስክ ላክልኝ።
እሺ፣ ልንገርህ ቁጥሩን?
ምን አላስኩት?
ምራት ነኝ እኔ።
እሺ ምረቱ። ኤኒ ዴስክ አ- ንገረኝ እኔ ደስኩል ልንገርህ።
ትችላለህ።
እሺ እሺ። አ- አስራ አምስት ሀያ ሰባት አስራ አምስት ሀያ ሰባት
አ፣ አራት ሰላሳ ሰባት አራት ሰላሳ ሰባት ዘጠኝ ዘጠና አምስት ዘጠና አምስት አስራ አምስት ሀያ ሰባት አራት ሰላሳ ሰባት ዘጠኝ ዘጠና አምስት አስራ አምስት ሀያ ሰባት አራት ሰላሳ ሰባት ዘጠኝ ዘጠና አምስት ነዋ።
አ እሺ፣ ከአንድ ደቂቃ በኋላ accept የምትል button ትመጣለች። accept ትለዋለህ። እሺ ችግር የለም። እሱ እሺ እሺ። hello ቴሌግራም ላይ ላ- ላናግርህ። እሺ ከሚቆጥርብህም አንተ እዛው ገብተህ እሺ እሺ ተከታተለኝ። የቱ ጋር እንትን እንደምለው እሺ እርግ ነገር